እታለም የት ሆነሽ ነው ዛሬ?
መንገድ ላይ ሆኜ ሀና ጋር ልሄድ ይዤ ሄድኩኝ። ድምፁን ቅንስ አድርገውት አሁን ራሱ ዝም ብዬ ሳየው ነው ያገ- ያየሁት እያየሁት ስለነበር እየሄድሽ ነው?
እሱ- እሱ ልሳ ልንሄድ ከብዛዬ ከታለም ጋር ከማን?
ከብዜ- ከሜላት ጋር ሀና ብታይ ጭቅጭቅ አለች።
እውነት እ፣ ሜሉ ስራ የላትም እንዴ?
ስራ አልሄድም አለች። አንታል እ?
ስራ- ስራም የለም ልቅርት ስለኝ ነይ እንሂድ ሀና ጋር ብዬ ይዣት ወጣሁኝ።
አለላ፣ እዩ። እንዴት ናችሁ?
እንዴት ነሽ? አለሁ ታለም፣ እግዚአብሔር ይመስገን። ሰላም ነሽ?
ቤት መስላችሁ ነው? እሺ፣ እሺ ታለም፣ እሺ ደወልኩላችሁ። እሺ ታለም